hello ጤና ይስጥልኝ ኪዳኔ ከ Best Bet ምን ልርዳው?
አይ እንዴት ነሽ? ደህና አደርሽ?
ሰላም ምን ልርዳው?
withdrawal ነበረኝ
እሺ በስልክ ቁጥር ነው?
በስል- በዚህ አይደለም እሺ ስልክ ቁጥሩን ይነግሩኛል?
አስራ አንድ ሀያ ስምንት ዜሮ ዘጠኝ አስራ አንድ ሀያ ስምንት እሺ ዜሮ አምስት ሀያ ዘጠኝ
ስንት ብር ነው?
እም፣ አስራ አምስት ሺህ አስር ሺህ እና አምስት ሺህ የመቼ ነው?
የትናንት እሺ አንዴ መስመር ላይ ጠብቁኝ። እሺ account number ኡ አንድ ሺ ሀምሳ አንድ ሀምሳ ስድስት አርባ ስድስት ሰባ አራት ስምንት ነው።
ያ
አኒቫል ባይዘን ተመስገን።
ያ
እሺ እ አምስት ሺህም ወደ አንድ ሺ ሀምሳ አንድ ሀምሳ ስድስት አርባ ስድስት ሰባ አራት ስምንት
ያው አንድ አይነት ነው አካውንቷ
እሺ confirm ተደርጓል። process ላይ ነው ይገባሉታል።
okay confirm okay እሺ እኛ confirm ነው የምናደርገው፣ ይለቀቃል። ከዚያ ይገባሉታል። process ላይ ነው ይገባሉታል። ትንሽ ይጠብቁት።
እሺ thank you እሺ፣ መልካም በጣም thank you። እሺ